hello hello ጤና ይስጥልኝ።
አብሬስታ
የሆነ one o five ጥቁር ላንድ ክሩዘር
ጥቁር ሳህን በ burgundy አለን። one o five ሁለት ሺህ አምስት ሞዴል ሁለት ሺህ አምስት ጥቁር እያለ ነው የሚያስተዋውቀው።
አይ burgundy ነው ያለው።
በርግጥ ቀኑን ያው መቼ ነው post የተደረገው?
ይኸው አሁን እያስተዋወቀ ነው እንትን ነው
እኮ አሁንማ አሁን ነው የሚያሳይህ፣ ግን ከስ- መቼ ቀን post የተደረገ ነው ነው የምልህ ቀኑን።
እሱን- እሱን አላስተዋሉትም።
ምናልባት የቆየ ከሆነ ብዬ ነው። እሺ ቁጥር ልስጥ ያ ዜሮ ዘጠኝ አስራ አንድ ቆይኝ አንዴ አንዴ አንዴ እ፣ ተሴ ነው ምናምን ነገር የሚሉት ማለት ነው እኮ ቁጥሩን ልስጥህና check አድርገው። አዎ እሺ እሺ ዜሮ ዘጠኝ አስራ አንድ እሺ ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና ዜሮ ዘጠኝ ዘጠና ቴንክ እንሻላ